ባለቤቷ ላገናኝሽ ምናምን ትለኛለች። ማንሳት
hello ሰላም ጤና ይስጥልን። ማስክ barber አቤት
እም፣ ሀዊ እባላለሁ። ከዊፕላስ ቴክኖሎጂ ሶሉሽን ነው የምደውልልዎ።
እሺ ድርጅታችን ዊፕላስ ቴክኖሎጂ ሶሉሽን አዲስ መተግበሪያን በመያዝ ወደ ገበያ መጥቷል።
እሺ በዚህም መተግበሪያ ላይ ከሀምሳ በላይ የተለያዩ አገልግሎቶችን በአንድ ላይ ማግኘት የሚያስችል ሲሆን ከምንሰጣቸው አገልግሎቶች መካከል የወንዶች የውበት ሳሎን አንዱ ነው እና እሺ
እዚህ application ላይ ስለምትሰጡት አገልግሎት በማስተዋወቅ እንዲሁም ደግሞ customer online እ book እንዲያደርግ ማድረግ ይችላሉ እሺ
እና ከእርስዎ የሚጠበቀው እ ዊፕላስ ዊፕላስ ሶሉሽን provider የሚለውን application በማውረድ ድርጅቶትን ማስተዋወቅ ይሆናል ማለት ነው።
እሺ
እም፣ application link ኡን እዚህ ስልክ ላይ መላክ እችላለሁ?
አዎ አዎ እሺ እሺ፣ አመሰግናለሁ። መልካም ቀን።
መልካም ቀን እሺ